እንዴት ስልክ ልደውል ማሬ
ሄሎ ሄሎ ጤና ይስጥልኝ hello ጤና ይስጥ አብሮ ይስጥልኝ።
ከችፕችፕ ነበር የምንደውልሎት እሺ complain ነበሩት
አዎ፣ በስህተት ነው እኮ ኪሎ ያልሞላ እንትን አስመዝኘው ኪሎ እንትን ያህል መስሎኝ ነው፣ ግን ያው ከእነሱ ችግር ነው ይመዘን ነው።
ምን ኪሎ ጉሎ ነው አይ ልክ ነው ልክ ነው በስህተት ነው ልክ ነው አ።
እሺ ስለዚህ ሌላ ቅር ያሉት ነገር የለም ምንም የለም።
እሺ አመሰግናለሁ።
እሺ እናመሰግናለን መልካም